የተን ህክምና ማዕከል መለጋት ነው።
ኤክስሬ ለመነሳት ነበረ እሺ አለ ከሌላ ቦታ ታዞ ማለት ነው።
ይቻላል።
በስንት ሰዓት ነው መምጣት የሚጠበቅበት?
አሁን ትችላላችሁ። አሁን እየሰራ ነው አሁንም አለ።
አለ አዎ።
ከዛ የስራ ሰዓታችሁ እንዴት ነው? all time ነው any time ነው? ወረፋ አለ?
ይምጡ
እሺ። እና እንትን ክፍያው ስንት ነው?
እንደዚህ ስር ይለያያል።
በጉልበት ጉልበት ላይ ነው።
እሺ ታች ለመሄድ ሌላ ስር ቁጥር ወይ range ትነግሪኛለሽ?
ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት sorry ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እነሱን ልጠይቃቸው አዎ እሺ thank you